ጤና ይስጥልኝ የኢትዮጵያ ብሔራዊ መረጃ ማዕከል በኩል ልርዳው?
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
ከደሴ አዲስ አበባ ትኬት ፈልጌ ነበር።
ከደሴ አዲስ አበባ አዎ፣ ለመቼ ነበር የፈለጉት?
ለነገ።
ለነገ?
አዎ፣ እሺ፣ አንድ ደቂቃ ሊሉት።
እሺ።
አንድ ሰው ነው አይደል?